ተስፋን ከፈጠረው አገኘ ተስፋን ይዞ አማኝ ቅኔን ተቀኘ ቅኔን ዘርፎ አማኙ ስሙን አኘ ሮፍናም በአምላክ ብቻ ተዳኘ እያመነ ሌቱን ሰጥቶ እያደረ በይቅርታው ዙሪያው በቸር ታጠረ ያጠፋል ግን እንደ አባቱ አለ ሮፍናን የአማኝ ሴት ቅኔ ይመጣሉ አንድ ሁለት አንድ ሁለት ውሸት ግን መሳይ እውነት ይሄዳሉ ለብሰው ሰናይ ጥለት ታማኝ መሳይ ክህደት መሽቶ እስኪነጋ መስሎ የተጠጋ ክፍት የተዘጋ ላላወቀው ላወቀው ያዝ በለው ያዛት ያዝ ከታመቀው ጥበብ ከሰበቀው እውነትን ካወቀው ጠበል እርሱ ካፈለቀው ሶስቱን አይን አሻግሮ ከራስ ከታረቀው በጥቁር ገላ ጥቁር ክርቶ መስቀል አጥልቀው የእናና ግንባር ያወራልቶ መስቀል ከፀሐይ ያበራል የግንባሯን ኩልቅ እሳት ምክንያቱን ላወቀው ያዝ በለው ያን የሰው ጥሬ በልፍታ ያማኙን ቅኔ ከላይ ቃል ከላይ ምት ከላይ ጣል ከላይ ስንት ከላይ ሰጠኝ ከላይ ስንቅ ከላይ ጥበብ ከላይ ጥንት ከላይ ካለው የላይ ድንቅ በላይ ኃይሉ የላይ ጥንቅ ሰው ከእርሱ እንዳትርቅ ባመነው ሰው በእምነቱ ልክ ሊያገኝ ግድ ነው። የታመነ ድንጋይ ዋጋ ወርቅ ነው። የእጁ አይደለም የእምነት ፍልፍል ነው። ቤተ ክርስቲያኑን ላይብ ያማኙ ቅኔ አንድ አማኝ ያለው ብርሃን ለሺ ትውልድ ይበራ። ያማኙ ቅኔ ዘመን ማይጥለው ጥበብ ነገን አልፎ ሊነበር። ያማኙ ቅኔ ያማኙ ሰው ቅኔ ደርሷል ለዘመኔ። ያማኙ ቅኔ ዘመን ማይጥለው ጥበብ ነገን አልፎ ነበር ያማኙ ቅኔ ከፍ ማን ብሎ ጠራው ስሜ ሮፍ ናን አውቋል ልቤ ብሎ ከፍታ ላይ ነቅቷል ሳልሳዊ አይኔ ሶስት አመስጋኝ ነኝ ለነሱ ብርሃን ናፍቀው የእውቀትን ብርሃን ላነሱ ብርሃን ለራቀው ሰው ቆሞ ጾሞ ለከሱ ድንጋይ እንደ ቅቤን ቆርጠው ቤቱን ላነጹ ድንጋይ የሆነ ልብ መክረው ዘክሮ የመለሱ ቶ ይላል የመቋሚያው ላይ አናት ቆ ሳብዕ ቀስተ ደመና ቀለማት ቆ ቤዛ ሚስጥረ ፊደልና ቶ ቆ ሮ ናን ገራ አልታን አስተዋለ ጽናቱ ስኬት ነው አለ ገራ አልታን የፈለፈሉ እጆች በማይሻር ጥበብ የተካነ ገራ አልታን የሚወጡ እግሮች እንደ ሰው አይደክሙም እርሱ እስካለ እምነትን በእርሱ የጣለ የማይቻለውን ሆነ ሆነ እምነት ይዞ በምድር ጉዞ ቀንና ሌሊቱን ጣረ የማይታፈስ ከማይደረስ ከሚመስለው ጫፍ ላይ ዋለ ጽናትን እምነትን ችሎ መገኘትን ካማኙ ቅን የተማረ አመነ ልቡ ተካበ ገረ አልታ ሆነ አቦይ ቃሺ ወይ ታምህረ ያንተ ጽናት ከዘመን ዘመን እያስተማረ ያንተ ኪነት ከላይ የመጣው ተስፋ የሆነ ሰው አረገ ከሰው ለመረ ጧፍን በጧፍ ይበራል ሰውም ሰው አይቶ ይጸናል።
የአንድ አማኝ ጸሎት ሀገር ያክማ ያማኙ ቅኔ አንድ አማኝ ያለው ብርሃን ለሺ ትውልድ ይበራል። ያማኙ ቅኔ ዘመን ማይጥለው ጥበብ ነገን አልፎ ሊነበር። ያማኙ ቅኔ ያማኙ ሰው ቅኔ ደርሷል ለዘመኔ። ያማኙ ቅኔ ዘመን ማይጥለው ጥበብ ነገን አልፎ ሊነበር።